hello hello አቤት
እ የ exit ውጤት እ ያስፈልጋልና እሺ okay በቃ sorry እንግዲህ
እ?
የ exit ውጤት ያስፈልጋል የ exit ፈተና አልወሰድኩም ነው አይደል ያልሽ እ?
የ exit ፈተና አልወሰድኩም ነው አይደል ያልሽ
አዎ
okay በቃ ወደፊት exit ፈተና ስትወስጂ contact ብናደርግሽ ይሆናል
እሺ internship ምናምን ግን ካላቸው apply ባረግ ደስ ይለኛል እስከዛ እስከምወስድ ጥር አስራ ሶስት ነው የምወስደው ቦታ እስኪ ካላቸው እስኪ ምናልባት እ ኢንተርንሺፕ ምናምን
link ኣች link እጠይቅበት እሺ እሺ እሺ link ኣቸውንም check ማድረግ ትችያለሽ
እሺ እሺ እሺ እሺ ጥሩ አመሰግናለሁ ችግር የለም